hello hello አብነት እንዴት ነህ?
አ- አቤት አቤት ሰላም ነው።
አለን አለን። አብነት እንትን ኮምፒውተር format አድርጎብኝ ነው አልከኛ አ አ አ እኮ የትኛው shop ነበር ስትጠቀሙበት የነበረው user ነው?
የ- የ- የቀይር ነው እ አይደል?
እ እ?
የ- የቀይር ነው።
የካይረንማ ነው አብነት። አይ አ- እኛ የላክንላችሁ user አለ አይደለ?
አ የመጀመሪያው አ፣ ቤት የእሱ shop ነው አ አ ጌዲዮን ታቦር የሚለው ማለት ነው።
አ እሱ ነው።
so ይሄ የጌዲዮን shop ነው።
ነው እዚህ ነው- እዚህ ላይ የሚጫነው ይሄ shop ነው okay እሺ።
አይደለ? ነው አይደል? አይ አዎ።
ላረጋግጥ ብዬ ነው። እሺ አብነት አላየሁትም።
አይ አይ ራሱ ነው። አዎ ጌዲዮን ጌዲዮን የምለው ራሱ ነው።
ጌዲዮን ታቦር የሚለው ነው አ ማለት አ እሱ ነው።
thank you። እሺ አሁን ያልቃል። እሺ እሺ።
እሺ።